Hello ሰላም፣ ጤና ይስጥልኝ።
ሰላም።
አዘን ነበረ ChipChip ላይ
Okay፣ ስልክ ይነግሩኛል እ እ ስልክ ይነግሩኛል። ስልክ ቁጥር ስልክ ቁጥር ዜሮ ዘጠኝ አስራ ዘጠኝ 19 ሰላሳ ዘጠኝ 39 ስልሳ ስድስት 56 አስር
ስንት 56 ነው ያሉኝ?
እ እ 39 56 ነው ያሉኝ? 16 አይደለም ዜሮ ዘጠኝ አስራ ዘጠኝ ሰላሳ ዘጠኝ ስልሳ ስድስት ስልሳ ስድስት አስር
ሱራፌል በሚል ነው አይደል?
አ ሱራፌል ከተማ
እሺ፣ ፐርሰናል ኦርደር ነው።
personal order ነው። ዛሬ ደርሳል ነበር የሚለው እ፣ ከላይ እ፣ እንትን ያላችሁ
Okay፣ አዎ አዎ። እ፣ ይጠብቋቸዋል ትንሽ እስከ 9 ሰዓት እስከ 10 ሰዓት።
Okay። እሺ በእናትህ ከዛሬ አያልፍም አይደለ?
አዎ ሚያ አዎ፣ delivery date ኡ እንትን ከሆነ ልክ ከሆነ አ።
በቃ ያልኩት ምን ምኑ ልክ ከሆነ delivery date እርሶ ያሉት በዛ ምን አልከኝ?
በ delivery date ኡ እርሶ- እርሶ በነገሩን ከሆነ በዛ ቀን ነው ይመጣል።
አ፣ ዛሬ ነው የሚለው አ ይመጣል። ትንሽ ታገሱ። ያው ወጥ በቃ። አ፣ ምክንያቱም እ፣ ይሄንን እ፣ ስላዘዝን ነው እ፣ ኦ- ምንም ቤት ውስጥ ምንም እ፣ የ- የ- እንትን ያለግሩ ነገር የለም እና እናንተን ነው የምንጠብቀው Okay እሺ እሺ Please። እሺ